ሄሎ ሄሎ ሄሎ፣ ጤና ይስጥልን ቤተሰብ ቤት አብሮ ስልም በናትሽ አንድ አስተባብሪኝ።
ምን
እ፣ አንድ የኔ አካውንት እሺ እ፣ ምንድን ነው የገባ ብሩ
እሺ
ፎርጀር አድርግቼ
እሺ
ነግር ቁጥሩ ስልክ ቁጥርን ንገረኝ የቤት ቤት ቁጥርን ዜሮ ዘጠኝ
ሀያ ሁለት ሀያ ሁለት
ስልሳ ሁለት ስልሳ ሁለት
ስልሳ ሁለት አል ስልሳ አዎ።
ሰባት ስልሳ ስልሳ ሰባት ሰባት አስራ ስምንት አስራ ስምንት እሺ ጠብቀኝ ስንት ብር ነው
ሶስት መቶ እና ስድስት መቶ
መቼ ነው withdraw ያረከው ትናንትና ወደ ማታ ላይ